ኢንቨስትሜንት ረዴት ነኝ የምንረዳው
ዊዝድሮ አድርጌ ነበር እና ኮንፈርሜሽን ነው።
የቤት ቤት ቁጥራውን የደወልክበት ነው?
አዎ አዎ።
ስንት ብር ነው?
አስር ሺህ ብር
ወደ ቴሌብር account ነው?
አዎ፣ ወደ ቴሌ ብር account።
እሺ እሺ፣ confirm አድርጌ ላለሁ ገብቶላል። እሺ check አድርገው።
እሺ፣ አመሰግናለሁ።